እኛ ኢየሱስ የዓለም ዳኛ መድኃኒት ንጉሥ
አምላኬ አለኝታዬ እረኛዬ ኢየሱስ የዓለም ዳኛ መድኃኒት ንጉሥ
አምላኬ አለኝታዬ እረኛዬ ኢየሱስ የዓለም ዳኛ መድኃኒት ንጉሥ አምላኬ አለኝታዬ እረኛዬ ኢየሱስ የዓለም ዳኛ መድኃኒት ንጉሥ ኧረ ምን በሠራው በግራ ተገረም በደጉ ምግባሬ በድንጋይ ተወገም እኔን ለማዳን ነው የተጨነቀቀው በደርሳት በስም መከራን ያየው አምላኬ አለኝታዬ እረኛዬ ኢየሱስ የዓለም ዳኛ መድኃኒት ንጉሥ አምላኬ አለኝታዬ እረኛዬ ኢየሱስ የዓለም ዳኛ መድኃኒት ንጉሥ
የዓለም ዳኛ መድኃኒት ንጉሥ የዓለም ዳኛ መድኃኒት ንጉሥ